ሄሎ ደህና አደርሽ አዚዜ?
እንዴት እንዴት አደርሽ?
እግዚአብሔር ይመስገን። ሰላም አደርሽ?
አለው ፍሮን ነው ወይ ነው እ ወይ ነው? ቆይ አንዴ አዚዜ እሺ ፍሮን የሚል አንቺ ጋር የተመራለ ፍሮን
እ
አንዴ ወይናን አገኛት።
እሺ
የትኛው ለሪ ማ- ለሪሴፕሽን እና ለጽህፈት ቤት ሄድ በይ ነው ካልሽ እሺ።
ሄሎ ቆይ አንዴ ሀዝዬ አትዝጊው።
እሺ እሺ እሺ
ፍሮን የሚል የሆነ የግል እንትን የተመራ እ አንቺ ጋር
ሄሎ ልደውልልሽ ቆይ አዚ እሺ ሰዓት